አሰረ በሶስት ይፈታል። ወአሰሮ አሰርተ ምእተ ዓመተ አሰረ አርባ ቅምር ገጽ 44 ወአሰረ ክልኤ ህላውያተ አንድ አደረገ አሰረ ንጉሥ ለረዊጽ ተከተለ አይመረ በሶስት ይፈታል። እግዚአብሔር የአምር ኩሎ አወቀ አይመርኩ ከሙሴ ወደደ መረጠ አይመራ አዳም ለሔዋን ተገናኘ ፈጠረ በስምንት ይፈታል። አምስቱን በአርባ ቅምር ክፍል 27 ገጽ 45 በመካከለኛው መስመር እይ ሶስቱን በዚህ እናሳያለን። ፈጠረኒ አብ ወለደ ሙሴ ፈጠረ ፈጣሪሁ ወደደ ዘይፈጥር ጻማ ቆጠረ ሰራ የረቤት ቤት ነባር ተረፍ ነባር ሄኔሴፎሩ ጥቁር ሰው እለሰምሩ አራት ራስ አሞራ መሪ የኮከብ ስም የካየሰሪ አሳ ሊቶስጥራ ቦታ ሜላንትራ ገበታ ሰቅመንዲራ ሽቱ እንቆራ ሰፈፍ እዝራ ረጅ ጌራ ቦርቦቷ ፈጠራ ጣዖት ብራኳ ህሬ የሰው ስም ህንብርብሬ ዝንጉርጉር ኖሬ የሰው ስም እስኬዴሬ የላይ ገበታ እስክስክምሬ ጭራ መስቀር መስኮት ቤኦር ጣዖት አልአዛር እግዚአብሔር የረዳው አያር እንቁ ኢያዜር አልቃሽ ኤር አዋጅ ኤብለዝር አራስ ውሻ እልመቃምር የገበጣ ጨዋታ መንገድ ከንፈር ዳርቻ ከውር መከለሻ ዘትር ወለላ ዘፈር ዳርቻ ዮሳር ዮቶር እንቁ ደፈንተር ቃሞ ፌጎር ጣዖት ጌንታሮ መሽቀቅ